ሰላም ጤና ይስጥልን ቤት ስሜት
ማታ የላኩት ያሽ አልተለቀቀም።
በዚህ ስልክ ነው።
አ
እሺ፣ ቆይ አንዴ ጠብቀኝ። መስመር ነሽ አልዘብም እ አ
ማታ ነው።
አ ነይ ቡና አለበት
hello፣
ወይ አሁን ገብቷል። እሺ check አድርግ።
እሺ thank you ስለደወልክ እናመሰግናለን። መልካም ቀን።
እሺ